ልቤን ነው የሚረዳህ የሚያደምጥም ሆነ ወይ የሚረዳህም እያለ ካልሆነ ከሌለህ የለህ የሚያደምጥም የለ ወይ የሚረዳህ የሚያደምጥም የለ ወይ የሚረዳህ እያለ ካልሆነ ከሌለህ የለህም ማንም ይልክሃል እንደ ልጅነት ማግኘት ከቶ ሄዶ ማጣት ሲያጋልጥ ሚስጥር ማናካፍሎ ከመገለል በቀር ከሌለህ የለህም አበቃ ቁም ነገር የሚያደምጥም የለ ወይ የሚረዳህም የሚያደምጥም የለ ወይ የሚረዳህም